ወደ ጤና ይስጥልኝ ኢንቨስቲጌት ይላ ነው
ወይ ጄሪን ፈልጌ ካርድ ዘጋብኝ። ከፋ እሺ፣ ማን ልበል?
ብሩክ አረካ።
እሺ
hello ወይ ጄሪ ብሩክ ሰላም ነው?
አሎ ልክኔነሽ ብሩክ አለን አለን አውቄያለሁ። ሰላም ነው?
ትናንት ብሩክንም አውርቸው ተስፋንም አውርቸው አሁን ራሱ እያወሯቸው ነበረና እ ቴሌግራም ላይ ጽፌ ነበር ኳስ አዲስ cashier ፈልጌ ኳስ ትኬት okay። አዎ request ተደርጎልሃል እኮ አላለቀም አላለቀም እንጂ ተጠይቋል። አዎ ቅድም እያለኝ ነበረ ብሩኬ። እስኪ በቃ እስከ ምሳ ሰዓት ድረስ እጠይቅልሃለሁ አንዴ እሺ።
በቃ አንቺ አድርግልኝ እኔ አንቺ እኔ አሁን ሞተር እየነዳሁ ነው ወደ ሐዋሳ እየሄድኩ ነው እና በቃ እሺ፣ አንቺ አሳውቂኝ ደውዪልኝ በአንቺ ችግር የለውም። ልክ እንዳለቀ እነግርሃለሁ። እሺ እሺ፣ በቃ